ጤና ይስጥልኝ ሁሉ ስፖርት ነው እኮ የምደውለው።
እናቴ block ስቆርጥበት block እያለ message እንትን እያደረገ እየመለሰብኝ ነበረ በቴሌግራም ላክልኝ ብለሽኝ ነበር ልኬው ነበር።
ልከዋል ቴሌግራም ላይ?
አዎ በዚህ ስልክ ነው?
አዎ በዚህ ስልክ ነው።
እዚህ ላይ ምንም ቴሌግራም የላኩት ነገር የለም።
ስልኩ የሚታይ ስንት ነው? ሰባ ዘጠኝ መጨረሻው አይደል?
አዎ ሁለት ሲም የትኛው ሲም እኮ block ተጠቅሜበት አላውቅም እና ረዥም ጊዜ ሆኖት ነበር። ላዩ ላይ ደግሞ ብር ነበረው። አሁን ልቆርጥበት ስቅ- ከፈትኩትና እኮ ቴሌግራም ላይ ስጠቀምበት ምንም ነገር አላኩልንም። እሱን ፎቶ ያንሱና አሁን hi ባልኩበት ፎቶ ያንሱና ይላኩልን wallet ኦትን
እሺ